ፍቅር የሌለው አይናማ ውጦታልና ጨለማ ወለል ወለል አለኝ ሰው ወዶ ሰው ያበደረ ምርኩሴን መጥቶ ይውሰደው ላምባዲና ላምባዲና ላምባዲና ላምባዲና ላምባዲና ላምባዲና ኦንሽለት ላይኔ ላይኔ መብራት